ሌሎ ጤና ይስጥልን ቤተሰቤ
ጤና ይስጥልኝ ውድድሩ አድርጌ አልገባልኝም እስካሁን።
በዚህ በደወልክበት ቁጥር ነው?
አዎ
ስንት ብር ነው ስምንት መቶ እ ስምንት መቶ ብር
መቼ ነው
እ መቼ ነው?
ከኋላ ቀመስ
ስንት ብር ነው?
ስምንት መቶ
መቼ ነው ቀኑ? ዛሬ
ከሁለት ቀን በፊት ኦኬ። በአስራ አምስት ማለት ነው።
እም።
ገብቶልሃል እኮ
ምን ላይ እ አንዴ ጠብቀኝ።
process ላይ ብሎ ነው ምናምን ብሎ ነበር።
ወደ ቴሌብር ነው ያዘዝከው የነበረው አይደል? አስራ አዎ።
ዘጠኝ አስራ ሶስት ዜሮ አምስት ሰማንያ ስድስት አስራ አንድ አ በአስራ አምስት ከሆነ ከሁለት ቀን በፊት ወደዚህ account ገብቶልሃል። እሺ ወደ ቴሌብር አልገባም። ኧረ
የገብቶ ይሄ ሁ- አይ ሌላ ስንት ትላንትና እኮ ደ- ሌላ
አዎ ሌላ- ትላንትና እኮ ደውዬ ማለት ነው እም።
ሌላም ሰው እየጠየቀ ነው process ላይ ነበር አሳውቀናል ይገባልሃል ነበር ነበር ነገር ነው ያለኝ OK ምናልባት በ አስራ አምስት ከሆነ የአስራ አምስቱ ገብቶልሃል። እም፣ ይ- በሌላ ከሆነ OK በአስራ አራት ነው በአስራ አራት አዎ check አድርጊ እስኪ ያልገባልኝ አለ brother
OK አዎ በአስራ አራት አዎ በአስራ አራት ስምንት መቶ ብር pending የሚል አለ።
አዎ እሺ አሁን ወደ Best Bet account ተመልሷል። እሺ check አድርገው።
መለስሽው እሺ እሺ thank you
ችግር የለውም።